አቤት ይሰማኛል።
ማንኛውም መሰረት ነኝ።
መሲ ሰላም ነው?
መሰረት ነኝ፣ ይሰማኛል። ደህና ነኝ፣ ሰላም ነው?
ደህና ነኝ።
አሉ እግዚአብሔር ይመስገን።
ወይ ስልኩ ምንድን ነው?
ምን ሆነብህ?
የሆነ አለ የሆነ በሁለት መካከል ንግግርና በሌላ ንግግር መካከል የሆነ ሰንቸሪ እያለፈ ነው የሚሰማኝ።
okay። አይ ምናልባት እያቆራረጥክ ነው።
የሆነ አዎ።
connection ነው የሚሆነው። ምን ልታዘዝህ?
እ ሰባ ስምንት ሰባ ዘጠኝ ሰባ ስምንት ሰዓት ምን ሆነብህ?
ለሞተረኛ order ነው። complete ላይ complete በይልኝ።
አዎ on time ምን አስተካክል።
ንገረኝ እስኪ ቶማስ ቶማስ። እሺ፣ እሺ።